ሄሎ አቤት አቤት።
ሶፊያ እንዴት ነህ?
አለን አለን፣ ሰላም ነው።
ከቢሮ ነበር ምደውልልህ።
እሺ እሺ።
የትዕግስትን ወደር ያሱ አንተን አይደለ? ሽንኩርት አዎ፣ ከዚህ ኪሎ አዎ፣ አዎ።
እና እስካሁን ጠዋት ላይ ደውሎልኝ ነበር። እስካሁን አልደወለልኝም አለች።
በስህተት እኛ መኪና ላይ ገብቶ ነው እሱ ጀሞም ነው የዘነበ ወርቅ አይደለች እሷ ተዘና እሷ ሆስፒታል፣ ዘነበወርቅ አየር ጤና ነች። አዎ።
እኛ ደግሞ ወደ ሳሪስ ነው።
ስለዚህ ትመለሳለህ ነው ይዘህ?
አዎ ነገ ተመላሽ ሆኖ ነገ እንደ አዲስ ይወጥላታል።
በቃ እሺ እሺ።
እሺ፣ እንደዛ ነው።
ግን እሷ ስህተት አይደለማ፣ በእናንተ ነው።
በኧረ በእኛ አይደለም በእነ እንትና ነው የሚሆነው። እነሱ ስፋቱ ስልክ ሲወጣ እንዳለ- ሲ- ሲሰጧችሁ ነው።
አዎ እኛ ተጠን order አይደል ይዘን የምንወጣው ምን የት ይሰጣል ምን ይሰጣል።
ኦኬ በቃ እሺ እሺ።
አናውቅም።